ነው።
አቤት ሰላም ነው።
ጤና ይስጥልኝ።
ይህን ቻናል እንትን ዩቲዩብ ማን ነው ቲክቶክ ላይ ነበር ያገኘው።
እሺ ሰውየው ግን ቴሌቪዥን ላይ ድራማ ስንሰራ አውቀዋለሁ።
ማንን ማንን?
ድራማ የሆነ በቴሌቪዥን ላይ የማክሰኞ ቀን ድራማ ይሰራ ነበር። አይ ስለ ህግ አዎ አዎ
ኦኬ፣ የዛ ቢሮ ነው ዞሮ ዞሮ።
አዎ አዎ እዚህኛ ጋር ነው።
እሺ፣ ስለዚህ ታገናኛለሽ ወይስ እንዴት ነው?
ኦኬ አሁን አይኖርም። መምጣት ከፈለክ ትችላለህ። ችሎት ሄዶ ነው።
እና እንዴት ነው ታዲያ እነሱ ማግኘት ይቻላል? እኔ ክፍለ ሀገር ሆኜ እ?
ኦኬ በ- ክፍለ ሀገር ሆነ ነው አ
ጉዳይን ንገረኝና እሱ ይመልስልሃል። በሀያ አራት ሰዓት ውስጥ መልስ ሊሰጥህ ይችላል።
እሺ፣ ጉዳዩን አንድ የቤተሰብ መሬት ነበረ።
እሺ መጀመሪያ ግን ስሙትን ይነግሩኛል። ማን ልበል?
ስሙ ወንድሙ በርጋ።
ወንድም በርካ። ከየት ነበር?
እኔ ከ- ከሸመኔ ነው። ያው ጉዳዩ ያለው